hello ሀምሳ ስድስት ዜሮ ዜሮ እስኪ ቆይ አናግሪያት ከቻኖሌ አልታዘዝም እያለች ነበር።
ሀምሳ ስድስት ዜሮ ዜሮ ሀምሳ ስድስት ዜሮ ዜሮ
ማነህ ስልሳ ስልሳ አምስት ዜሮ ዜሮ ማለት ነው እኮ እና ታዲያ ነግረሃት ነበር እኮ check እያደረገችልን ነው ጌታሁን ያልኩሽ። ልጅቷ ስልኩ እዚህ የለምና ላናግራት እያለች ነው ነው
ይደውሉላታል ችግር የለውም
hello
ሄላ ሄላ እሺ ይኸውልሽ በ order number ሰባ አራት ስልሳ አምስት ዜሮ ዜሮ order አልታዘዝሽም ንገረኝ፣ ስልኩን ያዛል።
እኔ እኔ አላዝም እኔ ማዘዝ አልችልም እኔ ማዘዝ አልችልም አልታዘዝሽም ወይ የሚለውን check ለማድረግ
ስልኩን ያዛል።
በምን ስልክ ነው እናንተን ደውለው ማግኘት የሚችሉት እሱ ራሱ ነው ግን አሁን ለጊዜ customer ታስሮ የራሱ መድረስ ቤት ላይ ሄዳ እስከሚመለስ ድረስ የኛ ጋር እ
customer ይዞት ሄዶ ነው። ስለዚህ ይመለሳል።
ምን አልሽኝማ
customer ተሳስቶበት ወስዶት ነው። ስለዚህ ይመጣል።